ሰላም
ወይ ተቋረጠብኝ።
እሺ አስራ አምስት ሺህ ብር
አስራ አምስት ሺህ የመጀመሪያ ክፍያው ስንት ነው?
አይ አንዴ ሁሉም ነው አንድ ላይ የሚከፈለው።
Okay በ term ነው የሚከፈለኝ ብላኝ ነበረ ባለፈው።
አይ አይ ኧረ በፍጹም አንዴ ነው የሚከፈለው።
Okay እሺ አስራ አምስት ሺህ ነው አንዴ ነው የሶስት ወሩ ነው። አሁን ቅዳሜ ለታ ቢከፍሉ ኖሮ አስር ሺህ ነበር discount ላይ ነበርን።
Okay አይ ከዛም ውጪ term አለው ብላኝ ነበር። በ term ነው የሚከፈለው ብላኝ ነበር።
ምናልባት የተሳሳተ information ሊሆን ይችላል። በስልክ አለመደማመጥ ሊሆን ይችላል እንጂ አንዴ ነው የሚከፈለው።
እሺ
እሺ በቃ ሊከፍሉ ሲያደውሉልና account እንልካለን።
አሁን መስልኝ ይከፍላል፣ ችግር የለውም።
እሺ አንድ ሺህ እሺ
አንድ ሺህ እ ሀያ ሰባት እሺ ሰማንያ አራት
እሺ ዜሮ ስድስት ዜሮ አራት
ዜሮ ስድስት ዜሮ አራት አራት
እሺ
ቢኒያም መለስ ሰማንያ አራት እሺ ዜሮ ስድስት ዜሮ አራት አራት ቢኒያም መለሰ ደለለኝ ነው የሚለው። ክፍያውን ከፈጸሙ በኋላ ስሞትን፣ ስልኮትን፣
እሺ ስልክ ቁጥሮትንና የባንኩን ደረሰኝ አድርገው እ በዜሮ ዘጠኝ ሰባ አምስት የያዙ እሺ እያዝኩ ነው ንገሪኝ። እሺ ሀምሳ አንድ ስልሳ ሶስት ሀምሳ አንድ ስልሳ ሶስት ስልሳ
እሺ እዚህ ላይ በዶንኪቲዩብ ቴሌግራም ነው ስሞትን ስልኮትን እና ደረሰኙን አድርገው የአካል ተማሪ ነኝ ብለው እንትን ይበ- ቴሌግራም ላይ ይላኩ። እንዲሁም ደግሞ ሰኞ ዕለታ መጋቢት ሁለት ሲኤምሲ ሚካኤል Economic Association ህንፃ አስራ አንድ ሰዓት ላይ ደረሰኙን ይዘው ወይ በ- በ screenshot ወይ በ print ይዘው ይምጡና class መማር ይችላሉ።
አመሰግናለሁ።
እሺ